ጤናችን ሙሉ ስፖርት ነው። እባክዎ ምን ልርዳው?
ሰላም እንዴት ነው? hello አዎ እንትን password ረስቼው ነበርና እሺ
ከዛ forgot አልኩና forgot OTP አልመጣለኝ በ SMS
እሺ OTP የሚመጣው ከቴሌ ከቴሌ ስለሆነ ስልኮች ብቻና አብርተው አጥፍተው ይሞክሩ።
ስዊች አድርገው አስብሽ አድርገው አብርተው ኔትወርኩንም እያጠፉ እያበሩ ይሞክሩት። ከቴሌ ስለሆነ የሚላክለት አዎ network ማ WiFi ነው ተቀብቻለሁ።
ስለዚህ ከቴሌ ስለሚላክ ይሞክሩ። እንደዛ እንዳልኩት
ደጋግሜ ልሞክረው በቃ።
እሺ እሺ